ጤና ይስጥልኝ የኢትዮ ሴት ጥሪ ማዕከል እባክዎት ምን ልርዳዎት?
ሰላም ነው። መረጃ ለመጠየቅ ነበረ።
ይቻላል ምን ልርዳዎት?
እ እንትን ወደ አቡዳቢ ለመሄድ ማለት ነው።
እሺ በኳታር በኩል መሄድ እችላለሁ እንዴ? ትኬት ቆርጬ።
እ ይችላሉ check ላድርግልዎት አንዴ።
እሺ
ይችላሉ ግን በኳታር በኩል ከሚሄዱ direct አይሻሉትም?
አይ ለእዛው ኳታር ውስጥ እቃ መቀበል ፈልጌ ነው።
እሺ ደርሶ መልስ ነው የሚፈልጉት? መሄጃውን ብቻ ነው ማወቅ የሚፈልጉት?
መሄጃውም ታ
መሄጃውን ብቻ እሺ። መቼ ላይ ነው መጓዝ የሚፈልጉት?
እ በ- በዚህ ሳምንት ውስጥ ካለ ወይም በሚቀጥለውም ሳምንት
next week ሰኞ ላይ check ላድርግልዎት።
እሺ
እ እርስዎ የሚፈልጉት በእንትን ነው አይደል? በአቡዳቢ ማን በኳታር በኩል ነው አይደል?
አዎ በኳታር በኩል ወደ አቡዳቢ
እሺ አለ። እ ሰኞ ላይ የለም፣ ማክሰኞ ላይ ነው ያለው።
እሺ
እ ማክሰኞ ላይ ዝቅተኛ ዋጋ የ one way የሚያሳየን ሀያ አንድ ሺ ስምንት መቶ ሰባ አንድ ብር ነው።
okay አቡዳቢ ላይ ስምንት ሰዓት ይቆያል። አሚን ኳታር ላይ ስምንት ሰዓት ይቆያል።
ስምንት ሰዓት ይቆያል።
ስምንት ሰዓት አዎ።
እሺ እሺ ከዛ ወደ አቡዳቢ ይሄዳል ማለት ነው።
አዎ እሺ አመሰግናለሁኝ እና ደውዬ መቁረጥ እችላለሁ አይደል? በፈለኩ ሰዓት ይችላሉ። እስከ አስራ አንድ ሰዓት ድረስ ደውሎ መቁረጥ ይችላሉ።
እሺ አመሰግናለሁ።
ተደወልን። አመሰግናለሁ። መልካም ምሽት።